ትችላለሽ።
ሄሎ ጤና ይስጥልኝ። ችብችብ
አብሮ ይስጥልን። ነጭ ሽንኩርት ነበረን መውጣት አለመውጣቱን check ልናደርግ ነበረ።
እሺ ትናንትና ነው order ያደረጉት?
አዎ
እሺ መስመር ላይ ጠብቁኝ።
እሺ ታጥምኮ ይዘችው ይሄ ጓደኛ ሰው
በሀያ ሶስት order ያደረጉት ነው?
አዎ order ኡ እዛን ቀን ነበረ፣ ግን group የሞላው ትናንትና ነው ነበረ። በዚህ ስልክ አይደለም ግን
በዚህ ስልክ አይደለም order ያደረጉት?
አይደለም እሺ ንገሩኝ ስልክ ቁጥር በዚህ check እያደረኩ ስለነበር ነው።
ዜሮ ዘጠኝ ሰላሳ እሺ
ዜሮ ሰላሳ ዜሮ ሰባት
አስር አምሳ ስምንት አስር ሀምሳ ስምንት አዎ
እሺ የ driver ስልክ ልንገሩት ይደውሉለት።
ዛሬ ምን አሉኝ?
ዛሬ ወጥተዋል?
አዎ ነጭ ሽንኩርት አይደል ያሉኝ?
አዎ የግሩፑ ሙሉ ስድስት ኪሎ
አዎ አዎ እሺ ልንገሩት ስልክ ዜሮ ዘጠኝ ሀያ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ ሀያ ስምንት ሀያ ዘጠኝ ሀያ ዘጠኝ ድጋሚ ነው?
አዎ
እሺ ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሀያ
እ ሀምሳ ሰባት ሀያ ሃምሳ ሰባት አዎ አሚ ይባላል ይደውሉለት።
በቃ እሺ እንደውልለታለን። አይ ዛሬ ታዘዘ በዚህ ስልክ ታዘዘ ቀይ ስር ነበረ ካልመጣ አንድ ላይ ነገ እንድታወጡልን ብለን ነበረ።
አዎ ቀይ ስሩ accept አልተባለም። ቢመስ- ዛሬ ነው የሞላሉት ይመስለኛል order ኡ ወይም ማታ ላይ አዎ ዛሬ ስለዚህ ቀይ ስሩ ነገ ነው።
በቃ እሺ እሺ እሺ እናመሰግናለን። መልካም ቀን